የወ ነጠላ ግስ ሀለወ ጠበቀ፣ ሀለወ ኖረ፣ ሀሰወ ዋሸ፣ ሀረወ በሳ፣ ሀረወ ቀረጸ፣ ሀበወ ጤዛ ሆነ፣ ሀተወ በራ፣ ሀይወ ዳነ፣ ሀፀወ ሰለበ፣ ሀፈወ ወዛ፣ ሄረወ ቸር ሆነ፣ ለሃወ አለቀሰ፣ ለቀወ አላቀቀ፣ አፉን ከፈተ፣ ለበወ አስተዋለ፣ ልብ አደረገ፣ ለከወ ፈዘዘ፣ ለወወ ተኮረ፣ ደፈረ፣ ከፋ፣ ለውለወ ተውለበለበ፣ አፋሸገ፣ ለውለወ ምላሱን አወጣ፣ ላህለወ ወገል ሰራ፣ ላከወ ጓጎጠ፣ ሎለወ ጠበሰ፣ አዳፈነ፣ ሎለወ ለበለበ፣ ለየ፣ መሃወ ቀጨ፣ ነቀለ፣ መሃወ አሸ፣ መስወ ቀለጠ፣ መረወ ማገረ፣ መንሰወ ጠፋ፣ ተቅበዘበዘ፣ መንሰወ በክፉ ፈተነ፣ መካእለወ አጨደ፣ መኳእለወ አጨደ፣ መጠወ ሰጠ፣ መፀወ ባጀ፣ መፀወ ወመጠጠ፣ መጽለወ ጠወለገ፣ ማለወ ሸፈነ፣ ምህወ ቀለጠ፣ ስወ ምህወ ቀለጠ፣ ሰረወ ነቀለ፣ ሰንቀወ በገናን መሰንቆን መታ፣ ሰውሰወ መሰላል ሰራ፣ ሰካእለወ መነጠረ፣ ስህወ ጎተተ ሳበ፣ ስህወ ተሳበ ተጎተተ፣ ረበወ አስተማረ፣ ርህወ ሸተተ፣ ቀለወ ቆላ፣ ቀስተወ ሳበ፣ ገተረ፣ ለጠጠ፣ ቀበወ ሆድን ነፋ፣ ቀተወ አዘረ ይቅርታ፣ ቀነወ ቸነከረ፣ ቀደወ አማረ፣ ነጻ፣ በቀወ ለየ፣ ቆረጠ፣ ፈለጠ፣ በቀወ ሰበረ፣ ሰነጠቀ፣ በድወ ምድረ በዳ ሆነ፣ በጽወ በጸወ በጠበጠ፣ በጸወ አንቀላፋ፣ ተኛ፣ ቤዘወ ተበዠ፣ አዳነ፣ ተሃመወ አማች ሆነ፣ ተሃረወ ቸር ሆነ፣ ተለወ ተከተለ፣ ተለወ ተከተለ፣ ተመርአወ ተዳረ፣ ተሞሸረ፣ ተመንሰወ ተጠፋፋ፣ ተመድለወ ተገበዘ፣ ተመጠወ ተቀጠለ፣ ተሰጠ፣ ተማህከወ ደነገጠ፣ ተሰርገወ ተሸለመ፣ ተሰናአወ ተስማማ፣ ተሰገወ ስጋ ለበሰ፣ ተሰጥወ መለሰ፣ ተሰፈወ ተስፋ አደረገ፣ ተስቆቀወ ቃቃ ተርህወ ተከፈተ ተቀሃወ ተከራከረ ተፈካከረ ተቀለወ ተቆላ ተጠበሰ ተቀነወ ተቸነከረ ተቀናደወ ቁንጥር አለ ተባህተወ ብቻውን ሆነ ተባጸወ ባለሟል ሆነ ተናቀወ ተነቃነቀ ተንሃወ አገመ ተንህወ ታገመ ተአሃወ ወንድማማች ሆነ ተአልወ ተተረጎመ ተገለበጠ ተአደወ ተላለፈ ተአጸወ ዕጣ ተጣጣለ ተአጽወ ተዘጋ ተኬነወ ብልሃተኛ ሆነ ተወልተወ መከተ ተሰለፈ ተደለወ ተዘጋጀ ተደናጸወ ተጫጫኸ አጉረመረመ ተደናጸወ ተናፈገ ተገጸወ ፊት ለፊት ተያየ ተጎናደወ ተሰነካከለ ተጓህለወ ተጣላ ሸነገለ ተጓህነወ ምስጢር ተረጎመ ተጸገወ በለጋስነት ይቅር አለ ነቀወ ጮኸ ነበርፀወ ሞቀ ተኮሰ ነአወ አደነ ኖለወ ጠበቀ ኖተወ ዋኘ በአ ሲነሳ አለወ ወነጀለ አመፀ አለወ ሸፈተ ከዳ አልወ ተረጎመ ገለበጠ አልወ ዘብ ጠበቀ አልከወ አፈዘዘ አመስነወ መስኖ አጠጣ አመስከወ አመሰኳ አመንሰወ አጠፋ አመንተወ መንታ አደረገ አመድለወ አስገበዘ አስሃወ አወለቀ አስቆቀወ አለቀሰ አስተሃየወ ቀጠለ አስተሃየወ አጋጠመ አበጀ አስተዳለወ አዘጋጀ አስተጓህነወ ምስጢር ተረጎመ አስተጓህነወ ምስጢር ነገር አሰማ አስፈርለወ መዘነ አስፈኤርለወ አከማቸ አስፈድለወ እጽፍ ድርብ አደረገ አስፌድ ለወ ቆጠቆጠ አረወ ቆረቆረ አርሃወ ከፈተ አቀምጠወ ተለመ አቀምጠወ አበጃጀ አቅተወ አስገበረ አብቀወ አላቀቀ አፋሸገ አብቀወ ከፈተ አተወ ገባ አቴክለወ አጣደፈ አናህሰወ አቃለለ አንሳህለወ ጠወለገ አንሶሰወ ተመላለሰ አንቃዕደወ አሻቅቦ አየ አንቃዕደወ አንጋጠጠ አንቃዕደወ ወደ ላይ ተመለከተ አንባህቀወ አፋሸገ አላቀቀ አንጎገወ ተቅበዘበዘ ባከነ አእለወ ለየ መለሰ አእለወ ተረጎመ ገለበጠ አውለወ ተውለበለበ አውየወ ጮኸ ተፈጃጀ አደወ ተሻገረ ረገጠ አድለወ አደላ አጣወ አሟረተ ጠነቆለ አጣወ ጣዖት አመለከ አጸወ ዘጋ አጸወ አንቀላፋ ከአወ አፈሰሰ ከወወ ቀለጠፈ ኮከወ አጠረሰ ኳለወ አጨደ በወ ሲነሳ ወልተወ መከተ ወረወ ወረወረ ወርዘወ ጎለመሰ ወይለወ አለቀሰ በዘ ሲነሳ ዘመወ አመነዘረ ዘረወ በተነ ዜነወ አወራ ነገረ በደ ሲነሳ ደለወ መዘነ ደለወ ተገባ ደለወ ተመቸ ተስማማ ደመወ በደ ሲነሳ ደመወ ደማ ደንቀወ ደነቆረ ደንፀወ ደነዘዘ ደንፀወ ነፈገ በገ ሲነሳ ገለወ ጨለመ ሸፈነ ገነወ ጣዖት ሰራ ገጸወ ገለጸ ጎገወ ሳተ ጓህለወ ሸነገለ በጠ ሲነሳ ጠበወ ጠባ በፀ ሲነሳ ፀሃወ ጮኸ ጸለወ አደመጠ ጸለወ ቀቀለ ጸልሃወ ሸነገለ ጸመወ ደረቀ ጸቀወ ጣፈጠ ጸቀወ ቸነከረ ጨፈለቀ ጸበወ አበጠ ጸንፈወ ቀዘቀዘ ጠመዘዘ ጸገወ ሰጠ ጸገወ ይቅር አለ ጻመወ ደከመ ጻቀወ ወጋ ጼነወ ሸተተ ጻዕደወ ነጻ ጼነወ ሸተተ ጼወወ ማረከ ጽህወ ነቃ ተጋ ጽህወ ገለጸ በራ በፈ ሲነሳ ፈለወ ለየ ፈተወ ወደደ ተመኘ ፈተወ ጎመጀ ቋመጠ ፈነወ ላከ ሸኘ